ጤና ይስጥልኝ አሽፌ ደህና ነኝ። በኩል ልርዳው?
Hello ጤና ይስጥልኝ።
ጤና ይስጥልኝ። ምን ልርዳውት?
እ፣ ስለ አሪፍፔይ የሚቀበላቸው እንትን ለመጠየቅ ፈልገን ነበር ባንኮች።
እሺ ምን አይነት ባንኮ የቶቹን ባንኮች እንደሚቀበል ነው?
አ እሺ አሪፍፔይ ሁሉንም የሀገር ውስጥ ባንኮች ካርድ ይቅ- ይቀበላል።
ኦኬ
አሪፌ አሁን- POS machine ማለት ነው።
እኛ አሁን የፈለግነው website ላይ ለማስገባት ነው። foundation ን እ፣ donation ምን በ website ስለምንቀበል በሱ እሺ በኩል እ፣ በምን ባንኮች መቀበል እንችላለን?
እ፣ ክፍያ ሰዎች የሚጠቀሙት ባንክ ማለት ነው ደንበኛችን።
አ አ እሺ ሁሉንም ባንኮች መጠቀም ይችላሉ። አማራጮቹ ማለት ነው። እ፣ okay እሱ በኦንላይን ነው መቀበል የፈለጉት ክፍያው?
እኛ በኦንላይን መቀበል ፈልገን ነው።
እሺ አንድ ጊዜ መስመር ላይ ጠብቁኝ እንዴሎት እሺ ችግር የለውም።
ደንበኛችን በጣም ይቅርታ መስመር ላይ ስላስቆየሁት።
ችግር የለውም።
እሺ ሁሉንም አማራጮች አጣርቼ መልሼ ልደውልዎት ደንበኛችን።
እሺ አመሰግናለሁ።
እናመሰግናለን። እሺ እሺ